hello እሺ ችፕችፕ ነው።
አ ቺፕቺፕ ነው።
እሺ ተቋረጠብኝ፣ አለቀ መሰለኝ። እሺ
ሄኖን ትላንት ነበር ደውላ ያሳወቀች።
አዎ ደውላ ታወቃለች።
okay እሺ፣ አንድ መስመር ላይ ጠብቁ።
እሺ
refund ይደረጋል ተብላ ነበር ወይስ እቃውን ይላካል የተባለችው?
ያለችኝ እኔን ያለችኝ refund ይደረጋል ብለዋል ነው ያለችኝ።
okay እሺ፣ አንዴ እኔ በፈለጋችሁት አማራጭ እንትን ብትሉ ችግር የለብኝ። የምትልኩልኝም ከሆነ እንደምታደርጉኝም ስለ ከሆነ አዎ ችግር የለብኝም። ምልህ ያው ደንበኛም ስለሆንኩ ሌላ ገዛለሁ። whatever ቤተመቻችሁ ብቻ እንትን እንዲ- እንዲስተካከልልኝ ብዬ ነው።
okay እሺ፣ ችግር የለም ይስተካከልልዎታል።
እሺ ስለዚህ ምን ልጠብቅ?
ስለዚህ check ላርግና refund የሚደረግ list ላይም አዎ ወይ ራስም check አድርጌ መልሼ ደውዬ አሳውቅዎታለሁ።
እባክህ። እሺ አመሰግናለሁ።
አጠቃላይ ስንት እንደተረከቡ ያስታውሳሉ?
ማን እ፣ ስንት አጠቃላይ?
እንደተረከበ ያስታውሳሉ? አይ
እኔ ነው የኔ ነው።
ማለቴ ሄኖን ስትረከብ አልነበረም እርስዎ ወይስ?
አይ አልነበርኩኝም። እሷ ተረክባን የሰጠችኝ እንጂ አልነበርኩኝም።
okay ስለዚህ በቃ የተረከበችው ሄኖን አወራትና አዎ የሚሆነውን ደውዬ አሳውቅዎታለሁ። refund ም ከሆነ refund፣ ካልሆነም እቃ ይላክልዎታል።
እሺ እሺ እሺ አመሰግናለሁ።
መልካም ቀን።
አዎ።